ጤና ይስጥልኝ አሪፍ ነኝ መሀሪ ነኝ በኩል ወዳሁት አሁን ያናገርኩሽ ልጅ ነኝ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ብለህ ቴሌግራም ላይ ላክ ብለሽ ነበር።
እሺ ግን ቴሌግራም ላይ በዛ ስገባ የለሽማ
መስመር ላይ ያሉ ደንበኞች እ ምን አሉኝ በመሀል ተቋርጦ ነበር
ቴሌግራም ላይ invite friend ነው የሚለው።
እሺ ስለዚህ ቴሌግራም የሚጠቀሙበት ቁጥር ይሄ ከሆነ በእኛ በኩል መልእክት እንላክሎት ካሪፍ የመሆናችን የሚገልጽ አዎ አዎ ላኪልኝ።
እሺ ቁጥሮት ይሄ ነው አይደል?
አዎ ይሄ ራሱ ነው።
እሺ ደንበኛችን ልክለውታለን።
እሺ እሺ መልካም ምሽት።